ውስጥ ማቆሚያ የለም? ተርሚናል መግባት አይቻልም እንዴ? ውስጥ እዛ ባሶቹ ከታች ሰባ ቁጥር ሰባ ቁጥር የምን ተርሚናል ውስጥ ከባሶቹ አይቻልም ወይ? ይመቻችሁ ደስ ይለኝ ነበር። hello
አቤት፣ ሰላም ነው፣ እንዴት ነህ?
እግዚአብሔር ይመስገን።
ከኤጀንሲ ነበር የምደውለው። በተደጋጋሚ ሞከርኩት፣ ስልክ አታነሳም።
ምንድነው? በሰላም
በሰላም ምን ባለሙያ ነህ? system እና ኔትወርክ ባለሙያ ፈልጌ ነበር
ኔትወርክ እ system እና ኔትወርክ ባለሙያ ፈልጌ ነው። ምን ባለሙያ ነህ?
ምን ባለሙያ ነው?
አንተ ምንድነው መደብ? ሲስተም እና ኔትወርክ ነህ? አይሲቲ ባለሙያ ተብሎ ነው ስልክ የተሰጠኝ።
ስልክጠኝ
ምን ባለሙያ ነህ? እሺ፣ አንተ ሲስተም እና ኔትወርክ ነህ?
ኔትወርክ ወዳለው ሆነ
በመድኃኒዓለም
ሄሎ፣ ወይ አዳምጠኛ እንዴ system እና እሺ።
ኔትወርክ ባለሙያ ነህ?
የኔትወርክ ባለሙያ ነኝ።
ባ- የ net ባለሙያ ነህ?
እሺ፣ ምን ልታዘዝ?
ከማዕከል ነው የምደውለው። በእናትህ ምን ባለሙያ ነህ?
ከማዕከል ነው የምደውለው።
እኮ ምን ባለሙያ ነህ አንተ?
አረ ባለሙያ አይደለሁም፣ አርሶ አደር ነኝ።
እሺ እሺ
እሺ